hello ጤና ይስጥልኝ።
hello ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ስሙ ብትተዋወቅ። hello hello አይሰማም?
ይሰማል። ፍሊንትስቶን ነው?
አ- አዎ ፍሊንትስቶን ነው ምስል የደወሉት። ምን ልርዳዎት?
አዎ ሰላም ነው።
እግዚአብሔር ይመስገን። እንደምን አሉ?
አክሲዮን ሽያጭ ላይ ናችሁ መሰለኝ እዚህ ትናንት አዎ።
ነው ስታረጉት ያየሁት እና ልክ ነው።
እኔ እዚህ ወደ ጎንደር አካባቢ ነበር ነው ያለሁት እሺ
እና እንዴት ነው መቀላቀል የምችለው አክሲዮናችሁ ወይ እንዴት ነው መግዛት የምችለው?
እ፣ አሁን ስምና ስልኮትን ይዛለሁ። process ኦች እ- እያለቁ ስለሆነ ሐምሌ አንድ እደውልሎትና ያሉትን ነገሮች እ፣ ኦንላይንም ሊኖር ስለሚችል ያሉትን ኦፕሽኖች እነግሮታለሁ። ከዛ just process ያደርጋሉ ማለት ነው።
okay፣ ስለዚህ ሐምሌ አንድ ነው ማስመር ሽያጭ የሚጀምረው?
አዎ ሐምሌ አንድ ነው የሚጀምረው። እኔ ያኔ እደውልሎታለሁ።
okay፣ እሺ፣ እሺ።
ስሞትም አልበል።
እና እ፣ ስሞትም ሞላ እባላለሁ እሺ። ማስታወቂያችንን ከምን ሰምተው ነው?
እ፣ በቲቪ እሺ እደውልሎታለሁ ሐምሌ አንድ okay፣ ላይ።
ጥሩ እሺ፣ እሺ፣ እሺ እናመሰግናለሁ።
እናመሰግናለን። እሺ